Voice of America. VOA.
ለአየር ንብረት እየተለወጠና ለምድራችን እየጋለች መምጣት ዋናው ምክንያት የሰው ልጅ ተግባር ነው ሲሉ የተፈጥሮ አካባቢ ተመራማሪዎች የሚያሰሙትን ድምዳሜ የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ በጥርጣሬ ነው የሚያዩት። እንዲያውም ሀገራቸው ከገባችበት ሙቀት አማቂና በካይ ጋዞችን ምርትና ወደ ከባቢው አየር መልቀቅን ለመቀነስ ከተፈረመው ዓለም አቀፉ የፓሪስ ስምምነት እንደሚወጡ ተናግረዋል። ምንም እንኳ ፕሬዚደንት ትራምፕ የአየር ንብረት ለውጥ አደጋ ነው የሚል ስጋት ባይኖርባቸውም እርሳቸው በጠቅላይ አዛዥነት የሚመሩት ጦራቸው ግን ይሰጋል። ቨርጂኒያ የሚገኘው በዓለም እጅግ ግዙፉ የባህር ኃይል መደብ ኖርፎክ በዚህ የአየር ንብረት ለውጥ የግንባር መስመር ላይ ይገኛል። ኖርፎክ ላይ ላለፉት ዘጠና ዓመታት የተመዘገበው የማዕበል ልክ መስፈሪያ እንደሚያሳየው የባህሩ ጠለል በተከታታይ እየጨመረ መምጣቱን እንደሚያሳይ የባህር ኃይሉ አዛዥ መሐንዲስ ዲን ቫንደርሌ አመልክተዋል።
we've seen a change in relative sea level of about a foot and a half.
የባህሩ ጠለል በአንጻራዊ ልክ ወደ 45 ሳንቲሜትር የሚሆን ከፍታ ጨምሯል። እንደምንተነብየው ደግሞ በዚያው መጠን እየጨመረ ሳይሄድ አይቀርም።
ቫንደርሌ እንደሚሉት ይህ አዝማሚያ የኖርፎክ የባህር መጠጊያዎች በመጥፎ የአየር ሁኔታ ውስጥ ለጉዳት የተጋለጡ እንዲሆኑ እያደረጋቸው ይሄዳል።
A significant weather event, you can damage the utilities like the electric lines, የበረታ water የአየር lines.
ሁኔታ That happens መበላሸት when the water will በሚኖርበት ጊዜ come under the- የኤሌክትሪክና የውሃ መስመሮች ይበጣጠሳሉ፣ ይሰባበራሉ። ይህ የሚሆነው የባህሩ ውሃ መጠጊያው ላይ ሲደርስ ነው። ያኔ ማዕበሉ የአገልግሎት መስመሮችን ያጠፋቸዋል፣ ይረብሻል። እንዲህ አይነቱ ሁኔታ አሁንም አንዳንዴ ያጋጥመናል።
እየተደጋገመ የሚያጋጥመው የጎርፍ መጥለቅለቅ ደግሞ ባህረኞቹንና የመደቡ ላይ ሰራተኞቹን ከሥራ ገበታቸው እያስተጓጎለ መሆኑንም ኢንጂነሩ ጠቁመዋል። በመሆኑም የጦሩ አባላትና የኖርፎክና የአካባቢዋ ማኅበረሰቦች የአየር ንብረት መቋቋሚያ ዕቅድ ላይ እየሰሩ ናቸው። የባህር ኃይሉ ረዳት ኃላፊ የነበሩት ዴኒስ ማኪን ባለፈው ጥቅምት ለዓለም ሀብቶች ኢንስቲትዩት የዕቅዳቸውን ይዘትና ምንነት በይፋ አሳውቀዋል። የጦሩ ዝግጁነት ጥያቄ ላይ ነው ብለዋል ማኪን።
this is real. It is happening, and it's something that we ገሃድ ነው እኮ recognize and have እየሆነ recognized ነው for a number of years.
የተገነዘብነውና ለብዙ ዓመታትም እየተገነዘብን ያለነው እውነት ነው።
በመሠረቱ የባህር ኃይል መደቦች ብቻ አይደሉም አደጋ ላይ ያሉት። እንደ ማጊን እምነት ችግሮች አሁንም ባሉባቸው አካባቢዎች የአየር ንብረት ለውጥ እነዚያን ችግሮች ይበልጥ የሚያባብስና አይነታቸውንም የሚያበዛ ከድጡ ወደ ማጡ የሚገፋ ነው ሲል የዩናይትድ ስቴትስ የመከላከያ መስሪያ ቤት ፔንታገን ይገልጻል።
You start pressuring those fragile societies and governments with increased አቅማቸው ጠንካራ ያልሆነ ህብረተሰቦችና መንግስታት በዓለም የሙቀት መጠን መጨመር ሳቢያ በሚከሰቱት ተደጋጋሚና ተከታታይ የአየር ጠባይ መለዋወጥ በሚያመጣቸው እያደጉ የሚሄዱ ችግሮች እንዲዋጡና ጫና እንዲበረታባቸው ነው የምናደርገው። በዚህም እኩያን የተባሉ ሁኔታዎች ሁሉ እንዲፈለፈሉ የሚያስችል ክፍተት እየፈጠርን ለእነዚያ ማህበረሰቦችና መንግስታትም ጥፋትና ውድቀትን እንደግሳለን።
የዩናይትድ ስቴትስ ጦር ኃይሎች ጠቅላይ አዛዥ ዶናልድ ትራምፕ የአየር ንብረት ለውጥን ጉዳይ የፈጠራ ቧልት ነው ሲሉ ነው የሚጠሩት። ይልቅ ፕሬዚደንቱ የመከላከያ ተቋሙን እንዲመሩላቸው የሾሟቸው ሚኒስትር ጄምስ ማቲስ ይህንን የአየር ንብረት ለውጥ ጉዳይ ይበልጥ ጠንከርና ኮስተር ባለ ሁኔታ ሳይዙት አይቀሩም። የዛሬ ሰባት ዓመት አካባቢ የዩናይትድ ስቴትስ ጦሮች ጥምር እዝ አዛዥ የነበሩ ጊዜ ያኔ ጀነራል ማቲስ ባቀረቡት ሪፖርት ላይ ከፊታችን የተደቀነ የአደጋ ስጋት እንደሆነ አመልክተው ነበር። የአየር ንብረት ለውጥ ጉዳይ ግዙፉ የኖርፎክ የባህር ኃይል መደብ ላይ አሁን ባለ ሁለት ደረጃ መጠጊያ ተሰርቷል። በታችኛው ደረጃ ወይም ክፍል ላይ ያሉ የአገልግሎት መስጫ አውታሮች ከለላ እንዲኖራቸው ተደርጓል።
When we do um, construct facilities, we're doing that with መዋቅሮቹን ስንገነባ ምንጊዜም እንደምናደርገው መጪውን ግምት ውስጥ እያስገባን ነው። ከነኚህ ወደፊት ይከሰታሉ ብለን ከምናስባቸው ጉዳዮች አንዱ የባህር ጠለል ከፍ ማ- የባህር ጠለል ከፍ ማለት ነው።
የዩናይትድ ስቴትስ የባህር ኃይል ባልደረባው ዲን ቫንደር ሌይ ናቸው የሰማችኋቸው። የአየር ንብረት ለውጥ ፖለቲካ ጉዳይ የቫንደር ሌይ ኃላፊነት አይደለም። የእርሳቸው ኃላፊነት የምህንድስናው ጉዳይ ነው።
we're just trying to be good, smart engineers and uh, እኛ እየጣርን ያለ ነው ጥሩና ብልህ መሐንዲሶች ለመሆን ነው። እናም መሐንዲሶች ነን። ጥሩና ብልህ እንዳይሆኑ ሊያደርግ የሚችል ውሳኔ የሚያሳልፍ ሰው ይኖራል ብዬ ለማመን ይቸገራለሁ።
ምህንድስና ወይስ ፖለቲካ? አዲሱ የጦር ኃይሎች ጠቅላይ አዛዥ ከአየር ንብረት ለውጥ ጋር ተያይዞ የሚጋፈጡት ፈተና ነው።